hello ጤና ይስጥልን።
ጤና ይስጥልን ሰላም ጤና ይስጥልን።
አለን withdraw አድርጌ ነበርና እሺ
በ- በዚህ ቁጥር ስንት ብር ነው? አሁን ደግሞ?
አንዴ አስር አንዴ ሰባት
ስልክህን ንገረኝ።
ዜሮ ዘጠኝ አስር እሺ አስራ ዘጠኝ እሺ ዜሮ ስድስት ዜሮ ሰባት
process ላይ ነው ይገባል አልሽው ለእሱ እሺ እሺ ወንድሜ መልካም እሺ እሺ አመሰግናለሁ